Hello hello፣ ጤና ይስጥልኝ ማለት ነው።
አዎ ገሊላዬ፣ ወይ አነሳሁብሽ አይደል? አነሳሁብሽ ስልክሽን።
አይ ችግር የለውም። አይ የሞከርኩት ነው ችግር የለውም።
አይ እያነሳሁ ነው በመሀል። አዎ ማንሳትሽ በመሀል ጸጥ እያለ ስለነበር እሱም check አዎ እያደረኩት ነው።
አላት። እሷ እሷ ነገር አለች።
እ እሱን እየሞከርኩት ስለሆነ ነው አዎ በመሀል ልደውልልሽ ነበር እኔ ራሴ።
ማለት ጸጥ ጸጥ- ነው የሚለው አይጠራም ነው።
አዎ ለ- አይጠራም። ጸጥ የሆነ ደቂቃ ላይ ጸጥ ይላል፣ ይጠፋል።
እም፣ እሺ እሺ።
እሺ system ኡ እንትን እስከምንል ይመስለኛል እንደዛ የሚሆነው።
አይ የኛ ከኛ አይደለም ከእናንተ እኮ አይደለም አሀ የእነሱ ነው።
እህ በቃ ንገሪ።
እም፣ እኔም ደርሼ ሰጥቼ እየጠበቅኩ ነው።
ምን አሉሽ? እሺ አሉሽ?
አይ እዛ ቆይ አልጨረሰም፣ ይጨርስና ከዛ ወደዛ ይሄዳል። እየጠበቅኩት ነው።
አሀ እንትኑን የሚቀይሩት እዛ ነው እዚህ አይደለም።
አይ እዚህ አይደለም ጉዳይ እዚህ ያለውን አሀ።
ጉዳይ ይጨርስና ፈቃዱን ሲሰጥ ነው እኔ ወደዛ የሚሄድ okay okay እሺ
እሺ bye